ሄሎ አቤት።
ቤት ነበር የምደውለው። አሁን ደውለልኝ ነበር።
አዎ ሚል ሚልካ ነው አይደለ?
ሚልካ ደርሴ አዎ ወደ አዎ።
ንግድ ባንክ account።
አዎ።
እሺ እሺ። አንዴ እሺ፣ እሺ አመሰግናለሁ።
check ላድርግልህ ብዬ ነው መጀመሪያ አካውንትን።
እሺ፣ አንድ ሺህ እሺ፣ አይ ችግር የለውም። ስም ልክ ከሆነ እኮ ችግር የለውም።
አዎ አዎ አዎ እሺ እሺ፣ አንዴ ጠብቀኝ።
እሺ።
process ሲያደርግ ይቆያል ትንሽ። ቻፕ approve ላድርግልህ። ቴሌብር አትጠቀምም?
ቴሌብር አልጠቀምም።
በቃ እንደዛ ከሆነ በቃ ትንሽ ጠብቀውና ይገባል። እሺ፣ approve አድርጌልሃለሁ።
እሺ እሺ እሺ፣ እሺ፣ እናመሰግናለን።
አመሰግናለሁ።
እሺ፣ እሺ፣ እሺ።